ጠፍደን ከ Best Bet እንደርደው
ቅድም withdraw አድርጌ ነበረ።
እሺ
approve አልሆነም መሰለኝ። እንትንም ባንክ ጠይቅ እንትን አላለም። አስር አስር ሺህ ሁለቴ እሺ፣ አሁን በደወሉበት ስልክ ቁጥር ነው Best Bet የሚጠቀሙት።
አዎ፣
እሺ፣ አንድ መስመር ላይ ይጠብቁኝ።
እሺ
እሺ፣ አንዱ ገብቶሎታል።
እሺ
እ፣ አንደኛው ይቀራል። በቻፓ ወደ አዎ።
ሚልካ ዳርሱ ኩፋ የሚለው ነው።
አዎ፣ ምልካ ደሴ ጡፋ።
አ- አንድ ሺ አርባ አምስት አስራ ሰባት ሀምሳ አምስት ዜሮ ሁለት አምስት አዎ እሺ፣ አሁን ኮንፊርም ተደርጎሎታል ይገባሉታል።